मुंबई ሄሎ ሄሎ ሰላም፣ አቤት ትንሽ የደወልኩሎት የታዘዘበትን ቁጥር ይነግሩኛል?
የታዘዘበት ስልክ ነው አዎ ስልክ ቁጥር እሺ እሺ ዜሮ ዘጠኝ አስራ አንድ እሺ አስራ ስምንት አስራ ስምንት ስልሳ
እሺ ዘጠና ሰባት
ዘጠና ሰባት አዎ ምንድን ቃል ነበር?
ነው።
አዎ product ኡ ምን ምንድን ነው ምን ያልመጣው?
እቃቸው ነው አዎ ሶስቱም ነው ያልመጣሉት?
አዎ ሽንኩርት አቮካዶ እና ድንች ድንች ሶስቱንም ሙሉ ሙሉ ቲማቲምም አለው በ group ውስጥ ቲማቲምም አለ
እዚህ ላይ ቲማቲም የለም።
አለ በየእሳቸው group ስር ማለት ነው ሂሩት በሚል በ group ኡ ማለት ነው
እሱ ሂሩት በሚል አድሚን ነው የሚሆነው።
እኮ አዎ የሂሩት ቁጥር ይንገሩኝ። እሺ።
የሂሩትም ስልክ ዜሮ ዘጠኝ ሀያ እሺ
ሰማንያ አራት ሰማንያ አራት ሰማንያ ሰባት እሺ ዘጠና ሁለት ዘጠና ሁለት ሊደሯ ድንቅ አለም ነች የአስራ አንድ ቤት መጀመሪያ የሰጠች ማለት ነው ቲማቲም ግን እዚህም አልታዳለም። የታዘዘ ድንች፣ አቮካዶ እና ሽንኩርት ብቻ ነው። በደንብ ገብተዩት።
ነው
ቲማቲም አላዘዙም። ሁለቱም group ላይ የታዘዘው ድንች፣ አቮካዶ እና ሽንኩርት ነው። ቀይ ሽንኩርት
እሺ እሺ ቆይ እስኪ ይሄ በቃ ልየው።
ለነገ ላስገባላችሁ። አዲሱ አዎ ገበያ ላይ ማለት አዎ በአዲሱ ገበያ አድርገሽ አስገቢላቸው ነው። እሺ እሺ እሺ እናመሰግናለን።
እሺ